ተድላ አምቡላንስ ባኮት ምን ልርዳዎት
hello
hello hello ጤና ይስጥልኝ።
የሚባል ሆስፒታሉ ምንድን ነው ነበር የሚባል
hello ምን አልሽኝ? ምን አልከኝ?
ሆስፒታሉ ምንድን ነበር የሚባለው?
ይሄ የአምቡላንስ ድርጅት ነው፣ ተድላ አምቡላንስ ይባላል።
አመሰግናለሁ። ለወዳችሁና ላከብራችሁ እፈልጋለሁ።
እኛም እናመሰግናለን።
በምስጋና ነው የደወልኩት።
እሺ እኛም እናመሰግናለን።